ጤና ይስጥልን። ቤስት ባይት ቤቲ ነው የምልደው።
አቤት ቤቲ፣ እንደማደር ሰላም ነው?
ሰላም
ብር አልገባልኝም ወደ ንግድ ባንክ ነሽ ነበር ደረግ ትላንት- ትላንትና።
በቻፓ ነው።
አዎ እሺ ሴት ላይ ያደርጉታል። እሺ አ፣ ነግረናቸዋል፣ ያስተካክሉታል። ይቅርታ በጣም ስለቆየ።
ሁሌ ነው እንዴ እነሱ የሚቆዩት? ቆይ እህ ሁሌ ነው ሁሌ አንዳንዴ ነው እንደዚህ ሀፕን ያደርጋል። ይቅርታ በጣም አንዳንድ ደግሞ ሁሌ ነው።
ኧረ ተው።
እውነት አትዋሺ። ቅዳሜ ቅዳሜ አብዞ በቃ ችግር አለባቸው።
አዎ ያው እንትን ነው ATM እንኳን አይሰራም እኮ አይደል? ቅዳሜና እሑድ ምናምን ትንሽ ቴሌ አዎ።
system ችግር ስላለ ነው። እሺ ያስገቡታል ዛሬ ብለውናል። ዛሬ settle ይደረጋል። ይቅርታ በጣም እሺ እሺ፣ መልካም ቀን ይሁንልህ።
መልካም ቀን ቤቲ።